Hello? Hello?
Hello.
Abid, can I tell you this area?
Hello.
Abid? መልሳለሁ ቢገባው
አዎ መልሳለሁ
እ?
መልሳለሁ
ቆይ፣ ሂጃብና ሀበ
ኮዱን ይነግሩኛል ማለት የምትፈልጉትን መለያ ኮድ?
ሂጃብና ሀበ ሂጃብና ሀበ ሄሎ ይሰማል ሰላም አለይኩም። ሄሎ መልሳለሁ ሄሎ
አቤት አቤት አሁን ትነጋገሩበት የነበረው አባይና ሂጃብ እኮ ነው።
እሺ ምን ል- ምን አይሳቱ ልዘዝልህ አይሳቱ ነው። አድራሻችሁ የት ነው?
እሺ እ፣ አድራሻችን አዲስ አበባ ሀያ ሁለት አካባቢ ነው ግን ያሉበት እ?
ድረስ እንልካለን ለማዘዝ ፈልገው ነው
አዎ አባያና ሂጃብ። ስ- ሂሳቡ ስንት ነው?
ኮዱን ይነግሩኛል ሄሎ የምን ኮድ?
ኮዱ ቴሌቪዥን ላይ ተመልክተው ነው
አንድ ቆይ
ሄሎ ሄሎ ሄሎ
ኮዱን ይነግሩ ነ- ነ- ነይ ንገሪኝ።
ንገረኝ ኮዱን ንገረኝ
ኮዱን ይንገሩኝ ማዘዝ የሚፈልጉትን መለያ ኮድ እ?
ቴሌቪዥን ላይ የተመለከ- የተመለከቱትን መለያ ኮድ ይንገሩኝ ለእኔ
እየተመለከተው ነው አዎ
ኧረ አልኩህ።
አቤት ምን አልከኝ?
ኮዱን አልተመለከተም።
እሺ ስምን ማልበል በስምን ሊያዙ እ?
ስምን ማልበል
ምንድን ስምን ማልበል ሄሎ ይሰማል
እ?
ስምህን ንገረኝ ስምህን
ምንድን ነው የምትለኝ ስምህን ንገረኝ
ሰማያዊ
ይሰማሃል
ቆይ አንዴ
ሄሎ
ሄሎ
አሁን ታሳይው የነበረው አባይ ስላየ ነው እኮ ነው እሱ እኮ ነው እንትን ያለኝ ታ- የስ- ያሳየች ነበር።
እሺ ስማችሁ ማልበል ይሄ ሳውዳ
ሳውዳ
ሳውዳ ያሲን
ሳውዳ ያሲን የት አካባቢ ነው የምትገኙት
ፒያሳ ቀይ ኮከብ ትምህርት ቤት አጠገብ።
ፒያሳ
አዎ ቀይ ኮከብ ትምህርት ቤት አጠገብ።
እሺ ይሄ አሁን የደወልኩት አሁን አሁን ታሳይ የነበረው አባይ ጠረጴዛ ላይ
እሺ
ይዛችኋል? አ?
እሺ ይዘና መልስ ደውለን እናሳውቁታለን ስሜን ያዛችኋል?
አዎ አዎ
ሰው በሉ ሰላም አለ እሺ